አልመጣም። እሺ
ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ሰማንያን ሰማንያን ስምንት ላይ ደውለውልን ነበረ።
አዎ፣ ፌስቡክ ነው ደውዬ ነበር።
የደወሉት። እሺ አልተነሳልኝም ነበር። እሺ አ እንትን አ እ፣ እኔ ያለሁት ወደ ፒያሳ አካባቢ ነው እና እሺ ቢሮ ዋና ቢሮ የት ነው? መጥቼ አንድ ሀሳቦች ነበሩኝ እና በአካል የምን ነበረ ሀሳቦችት እ እንድጠቁሙት ብዬ ነው።
እ፣ ምንድን ነው እኛ ሀሳባችን ቦታ አለ
okay የ- የራሳችን ቦታ አለን። እዛ ላይ እንዴት አድርገን አብረን መስራት የምንችልበት መንገድ ካለ okay። ስለዚህ የን የእሱ እንደዚህ አይነት ሀሳብ ከሆነ ገርጂ ነው የሚመጡት። ኮሬ ሆስፒታል ጋር ነው ያለው office ኣችን።
ኮሪያ ሆስፒታል አ ኮሬ ሆስፒታል ወደ ቦሌ አፓርታማ የምታስወጣ አስፋልት አለች። በእሱ እ።
ጋር መሀል ላይ ፍሊንትስቶን የሚል ነጭ ህንጻ ይታዩታል።
እሺ፣ ወይም ደግሞ ምናልባት ስልክ ልስጦትና እ?
በስልክ ልስጦትና በዛ ይደውሉላት። ይሄ ሌላ department ላይ ስለሆነ የደወሉት እሺ እሺ የሚመለከተውን ምናልባት ልታገናኙት ትችላለች።
እሺ ዜሮ አንድ አንድ ስልክ ነው?
አራት
አንድ አንድ አራት ስልሳ ስድስት
ስልሳ ስድስት ዘጠና ስድስት ሰማንያ አንድ
ስልሳ ስድስት ዘጠና ስድስት ሰማንያ አንድ አይደል?
አሀ አ እሺ አመሰግናለሁ።
እሺ ከምሳ ሰዓት በኋላ ይደውሉላት። አሁን ምናልባት lunch ለምሳሌ እሺ